ጤና ይስጥልን ሰላም ነው? መረጃ ልጠይቅ ነበር የአምቡላንስ አገልግሎት ስፈልግ።
ይችላሉ። እሺ
አዎ ለምን አይነት emergency ነው service የምትሰጡት?
ለሁሉም ለሁሉም ለነፍሰ ጡር emergency ትሰጣላችሁ?
እንሰጣለን። አዎ
okay፣ አይ፣ ያው እኛ ግቢ ነፍሰ ጡር ሰው አለና አሁን አቤት ድምፆት ይርቃል። ይቅርታ በጣም
እሺ እንትን ነፍሰ ጡር ሰው ነበረ እና ዘጠኝ ወር ምናምን ደርሷል።
እሺ ሀያ አራት ሰዓት ነው service የሚሰጠው።
ሀያ አራት ሰዓት ሀያ አራት ሰዓት መደወል ይችላሉ። በዚህ ላይ አዎ፣ አየር ጤና ናቸው። ብንደውል እናገኛለን።
ያገኛሉ። አዎ
እሺ፣ አመሰግናለሁ።
እሺ ችግር የለውም።